Genesis, por si no va a ponerlo.
Hello. ሄሎ
ሄሎ፣
ሁሉ ስፖርት መረጃ መጠየቅ እችላለሁ?
አዎ ይችላሉ።
ማለት ከሁሉ ስፖርት ዋሌት እ የሆነ ገንዘብ ዊዝድሮ አድርጌ እሺ የ- የገባበት አልታወቃል። ትራንዛክሽን ዊዝድሮዋል message ኡ አለ፣ ግን የት እንደገባ ወደ ቴሌብር ይሁን ወደ ሌላ ባንክ account transaction history ዎትን ፎቶ አንስተው በቴሌግራም ይላኩልን። ያልገባሉትን
እሺ ማ እሺ ቁጥር የያዙ የእኛን የቴሌግራም
እሺ ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት
ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት
አስራ ስድስት ሰላሳ ዜሮ ስድስት አዎ
አመሰግናለሁ።